ጤና ይስጥልን Best Bet ዘዴት ነው የሚጠራው።
ሰላም ቅድም ዲቦራ አናግራኝ ነበረ። አቱ እንትና withdraw አርጌ ትናንት ማታ withdraw አርጌ እስካሁን ብር አልገባልኝም።
እ አዎ ለ SantimPay ዎች ነግራኝ ነበረ።
አ አስራ አራት ሺህ ብር ነው አይደለ?
አ አዎ ለ SantimPay ዎች አሳውቀናቸዋል። system ተበላሽቶባቸው ነው እንደተስተካከለ ግን እና እናሳውቃቸዋለን እን- እን- እን- እናስገባላቸዋለን ብለዋል። እሺ
እኮ ስልክ መደወል ይችላል ብላ ምናምን ነገር ላይ ነበረ ስልክ ማግኘታችን የሳንቲ- የ SantimPay ዎች አ ዘጠና ሶስት ስልሳ ላይ የሞከረላቸው እኔ አስተላልፌልሃለሁ። እሺ transaction ህን
አዎ screenshot አድርጌያለሁ። ዞሮ ዞሮ አይጠፋማ ብሩ።
እ፣ አይ አይጠፋም፣ አይጠፋም። ወይ ወደ Best Bet account ነው የሚመለሰው አ ወይ እ፣ ቴሌብር account ክ ላይ ነው የሚገባው። ግን እናሳውቀሃለን ወዴት እንደገባ።
እሺ፣ እጠብቃለሁ።
እሺ፣ ለደውሉ እናመሰግናለን። መልካም እሺ